ሄሎ ሌላ
አቤት
ጤና ይስጥልኝ።
አብሮ ይስጥልን። እንዴት ነሽ?
ደህና
እሺ፣ Donkey Tube ነው። ምን ልርዳሽ?
እ፣ እሳቱ ላይ መሳተፍ ፈልገን ነበር።
ምን ላይ? ህጻናት መሳተፍ አይችሉም።
እ ስንት አመትሽ ነው አንቺ?
አራት
አራት አመትሽ ከሆነ እ፣ ለእጹብ ድንቅ ልጅ ተሰጥኦአል ላይ ጎበዝ ነኝ ብለሽ የምታስቢ ከሆነ ጎረቤት ወይም የሰፈር ሰው ደውሎ አንቺን ማስመዝገብ ይችላል። ራስሽ መደወል አይቻልም።
እ፣
እሺ